ጤና ይስጥልኝ ምልስ ቤት hello
ምልስ ቤት ሰላም ነው?
ሰላም ነው?
አዎ የዘጠና ስምንት ያዥ እስኪ
እ ምን የምን ኮድ ነው?
የዚህ ቤት bonus code እሺ ዘጠና ስምንት ዘጠና ስምንት እሺ ሰላሳ አንድ እሺ
አስራ ሁለት እሺ
ስድስት
እሺ ጠብቀኝ። ሁለት lost አለው።
እ
lost ነው ሁለት lost እና አንድ void አለው።
አንድ void አረ አ ሁለት አዎ ሁለት lost እና አንድ void አለው። ስለዚህ lost ነው።
ነው አዎ እሺ አመሰግናለሁ። መልካም ቀን።